hello ጤና ይስጥልን ችብችብ ጤና ይስጥልን።
አብሮ ይስጥልን።
እ፣ እንትን ነበር ትዕዛዝ ከትናንት ወዲያ ማታ ነው ያዘዝነው። እስካሁን ስልክም አልደወላችሁ አልደረሰልንም።
አሳውቀውን ነበር ለእኛ እንዳልተቀበሉ
እ እ አሳውቀውናል ለእኛ።
አይ በስልክ በቃ ደውለው።
ማለት እየጠበቅን ነበር እስካሁን። ያው ሌላ ቀን ወዲያው ነበረ በነጋታው እንትን የምትሉት እና አ፣ ዛሬ ሶስተኛ ቀናችን ነው። የጠ- ኮድ ምናምን ወዲያው ነው ማታ የተላከልን።
ምን ነበር item ኡ
እ item ኡ ምን ነበረ order ኡ?
ሽንኩርት አለ እ፣ ድንች፣ ቲማቲም በአስራ ሶስት አለ።
በጠቅላላ order ያደረጉት ነው።
እ በአስራ ሶስት order ያደረጉት ነው አደለ?
አዎ በፈረንጆች አዎ።
ቀን አዎ በአስራ ሶስት ትናንት ከቢሮ ተደውሎሎት ነበር።
አይ ማንም አልደወለልኝም።
እሺ፣ ስለዚህ ለነገ ላስተላልፍሎት።
ኧረ ትናንት አሳውቀውን ለዛሬ- ቢሆን እ፣
ኧረ ለዛሬ በእናትህ ሌላ ፕሮግራም ነው እኮ የተፈለገው። እኛ እኮ ቀድመን የምናዘው ለዛ ነው። ሌላ ቀን በንጋታው ነው።
የት ነበር እንትን location ኡ?
ሾላ በጣም ደንበኛ top ደንበኞች ነን። እዚህ ጎልደን ፓርክ ጋር ጎልደን ፓርክ። እሺ አዎ።
check ላርጋቸውና warehouse መልሼ ልደውሎት።
እሺ ደውልልኝ።
እሺ እሺ።